አታስከፍልኝ ሌላ ውዬ ምን ይከፈትልሽ?
እምቢ ብሎ እኮ ነው ፒሲ በእናትህ ምኑ ምኑ
እዚህ
እዚህ ምን
እዚህ ግድም ነዋ እዚህ ግድም አዲስ ግድም ከተማ ግድም ግድም መርካቶ አካባቢ አዎ አልመጣም እሺ።
ብሏል ስታተስ እንዴት ነው ምን ል- ምን ልታዘዝ ምንድን ነው እንትን እ፣ ወረዳ አራት እም፣
ሴኩሪቲ አራት ሴንተር ይውሰዱ ሰክሪቱ ተሰራ አ፣ ይውሰዱ አዲስ አዲስ ያኛውን ገቢ ያደርጋሉ
እ፣ መስሪያ ከዛ ለም አዲስ ይወስዳል ስራን መዝግበዋል አይደል? የባለፈውን እኔ አልተ ያልነበርኩም። እሺ ተመዘግ አዎ፣ ተመዘገቡ። እሱን ተመዝግቦ ይዘው ነው ይምጡ።
የገባው
በቃ እሱን ይዘው ይምጡ። ስራ ያልነበሩና ሞዴል ይዘው ይምጡ። ነገም ዛሬም ተመቹ ተማቱ ይምጡ። ይውሰዱ አዲስ ኦኬ ወረዳ አስራ አራት
አስራ አራት አንሰጣቸውም። ምንም ነገር አላስተካከሉም። ፓወርም ሁለተኛ ብዙም እ፣ ሰዎች ራሱ በሚያዚያ የሚጠንትን ብዙም እንትን አይደሉም። ለዚህ ለዚህ
እሺ ወረዳ ዘጠኝ
በቃ እኛ አሁን ያለንን ነው የምንሰጠሽ። ከአንድ ነው ያለን የዘጠኝም አልተሰራም። አዲስ ስለገባ ነው።
ገና ነው።
እም፣ አዲስ ናቸው የገቡ አሁን አልተሰራም ምናምን ያሉ
በቃ እሺ እሺ።
አይበቃሽም እንዴ? አንድ ነገ ከሰጠሽ ይመጣል። አይ ያው ሶስቱም አስቸጋሪ ናቸው። አስቸጋሪ ወረዳ እንደሆነ አይ ወረዳ አስራ አራት power ነው። በቃ የ power ችግር ስላለበት ያስተካክሉ።
ተስተካክሏል።
እኔ power power power ነው ችግሩ። እናንተ እዚያ ነው የእነሱ ጋር ያለው power ችግር ነው።
አዎ፣ አዎ። የወረዳ ዘጠኝ ግን እ፣ የ power ችግር ነው እንዴ?
እኔ እንጃ። እሱንም እንደዚህ ትንሽ ያስቸግር ምን አለ power ይመጣል ይጠፋ ይሆን እንግዲህ የሆነ ነገር አለ። የአስራ አራት ግን ትክክለኛ ነው power ነው አለ። በቃ ያቃጥላል።
የእነሱ ሁለት ነው power ነው። እኔ አውቀዋለሁ። ብዙ ጊዜ ተበላሽቷል እንዴ። ለሶስተኛ ጊዜ መሰለኝ እንደውም የተቀየረው።
አዎ፣ ስለዚህ ለእነሱ አልሰጥም ያለ ተተረፈን ይኸውና መጀመሪያ አንዳንድ ይድረስና
በቃ እሺ፣ እሺ፣ እሺ። አመሰግናለሁ።
እሺ ያው